ጤና ይስጥልኝ ቤስት ቤት ወይ ሰላም ነሽ አባ?
እሺ እንዴት ነሽ? ምን ይቅርታ ነበር?
ከሰው ጋር እያወራ ስለሆነ ነው።
ምን አልሽ?
ይቅርታ አይ ጮኩኝ። ከሰው ጋር እዚህ እያወራ ነበር customer ኦች ጋር እሺ ምን ነበር?
እዚህ ከችፓን ቅድም ደውለላችሁ ነበር። congratulation card እና አዎ።
ቦነስ አያወጣም ብለናችሁ እና ኢሚዲት ልከን ጠብቁን አዎ።
ብለናችሁ በላችሁን ነበር። እስካሁን okay፣ ምንም አዎ።
መልስ አልሰጣችሁንም።
okay እንትን እያሉ ስለነበር ነው። በጣም ቅድም busy ነበሩ ለዛ ነው። አሁን ያዩታል በቃ።
እስኪ ይዩልንና የት ነበር ያልሽኝ?
እንጠብቃችሁ ወይስ ቴሌ- ለምሳ ይጡ ልጆቹ እ?
የት ነበር ያልሽኝ ቦታውን?
ችፓን ዜሮ አምስት እጅጋ ማለት ነው።
እሺ እሺ እሺ አሁን ይስተካከላል ወይስ እንደዛ ቁጭ ብለናል እንውጣ እያሉ ነው ለምሳ?
እሺ እሺ አይተውት ቆይ እንትን ይሉታል አንዴ እሺ ንገራቸው።
እሺ AnyDesk ላይ አድርገው በቃ
እ፣ አዎ አዎ እስ- AnyDesk ልከናል። አርጆሽ accept ጅግጅጋ ላይ ነው ጅግጅጋ አዎ ዙሪያ ነው።
ጅጅጋ ችፓን shop እኮ ማለት ነው ስፖርት ቤት እሺ በቃ እሺ